hello
አቤት፣ ሰላም ነው?
ሰላም ጤና ይስጥልኝ።
ብዙ መልሼ ነበር በስልክ ምን አለ?
በዚህ አሁን የተጠየቁትን ጥያቄ መልሼ መፍትሄ ምንም ምላሽ የለም። እንዴት ነው ነገሩ? ምን አይነት ጥያቄ ነው ያለ?
game ኡ ላይ የገባ game ኡ ላይ ተከታታይ አስር ጥያቄዎች ይሰጡታል። አስሩንም መመለስ አለቦት። አስሩንም ሲመልሱ ሽልማቶች ያገኛሉ።
አስር አስር ነው አ ተከታታይ አስር ጥያቄዎች ይሰጡታል። አስሩንም ሲመልሱ ትኬት ይሸልሙታል።
እና ከዛ በታች የለም አይቻልም ማለት ነው።
ምን አለ?
ከዛ በታች አይቻልም ማለት ነው።
አ ከዛ በታች አ፣ ስምንትም ሰባትም አይቻልም። ህጉ ያው ተከታታይ አስር ነው የሚለው። አስሩንም ሲመልሱ ትኬት ይሸልሙታል።
ምንም አስታውቂው ነው እንጂ እሺ።